ተጨማሪ ባባ ጠናት እግዚአብሔር ይመስገን
አለን አለን እም፣ አሊባባ ነው አሊባባ አሊባባ ስለን ምን ነዳሁት አባት።
ኦኬ እ፣ መኪና ፈልጌ ነበረ እሺ ምን አይነት መኪና ባንክ ባንክ ባንክ ያለበት ቱሰን ኦር ሴቻር ነገር አላችሁ እንዴ
ቱሰን አሁን ላይ የለንም። የነበረን ወጥቷል አባት። አሁን ላይ ያሉን ቼቭሮሌት፣
okay ዲዜድ ፎር፣ ዲዛይር፣ high roof ኦች ነው ያሉን እና ኮሮላ
okay ሀይሉ ቢጎ
alright እሺ thank you እሺ እ፣ ተ- ቱሰን ነበረ የተፈለገው በቃ አሁን ላይ የለንም። ሰማሁ።
እሺ thank you እሺ እሺ